hello
አቤት ሰላም ጤና ይስጥልን ቴሌቪዥን
ሰላም ነው።
አለ
እ የዚህ ፕሮግራም አጠቃቀ- አጠቃቀም እንዴት እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ ኮከብ ሰማንያ ዘጠኝ ኮከብ ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት አዎ መሰላል ብሎ ይደውሉ
እሺ አንድ ቁጥር ላይ ለመመዝገብ አዎ ሶስት ቁጥር ላይ ለመጫወት ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይመ- ይሞክሩ የሚል አለ አዎ መርጠው መጫወት ይችላሉ game ኡን ይዩትና ግልጽ ያልሆነ ነገር ካለ መልሶ መደወል ይችላሉ
እሺ አመሰግናለሁ እሺ እሺ፣ thank you